ጤና ይስጥልኝ ቃልኪዳን ኢንተርፕራይዝ እንደዛው
በሳንቲም ላይ እሺ
ለብር አስራአንድ ገባንቦች ሁለት ጊዜ ስንት ብር ነው
ሶስት መቶ ሶስት መቶ ሁለት ጊዜ በዚህ ስልክ ቁጥር ነው አዎ።
እሺ አንዴ መስመር ላይ ጠብቁኝ እሺ በዚህ ስልክ ቁጥር የለም ሌላ ቤስቴት የሚጠቀሙበት ስልክ ቁጥር አሉት
አዎ
አዎ
ዜሮ ዘጠኝ እሺ hello
ሰባ ሁለት ሰባ ሁለት
ሀያ እሺ
አስራ ሰባት እሺ
ሀያ ሶስት
እሺ በዚህም የለም ዜሮ ዘጠኝ ሰባ ሰባ ሁለት ሁለት ሀያ አስራ ሰባት ሰላሳ ሀያ ሶስት
ሀያ ሶስት አዎ አስራ ሰባት ሀያ ሶስት
መቼ ነው እሺ
ቀኑ አዎ
ቀኑ ለብር እ የዛሬ አይደለም እ የዛሬ አይደለም ዛሬ አይደለም እኮ ወይቷል እሺ የመቼ ነው እሺ
ቆይ እስኪ ቀኑን ጊዜ አይቼ እነግርሃለሁ ቆይ አንድ ሳምንት ይሆነዋል
አዎ
እሺ አንዴ ጠብቁኝ እሺ
እሺ እ ቁርባን እንዳ ቁርባን
እሺ በአንድ ሳምንቱም የለም ቼክ አድርገው ይንገሩን ቀኑ
አርግቼ እደውላለሁ እሺ መልካም ምሽት እሺ